ሄሎ ሄሎ ወይ ረድ ሰላም ነው?
ሰላም ነው?
ሰላም ነው። እንኳን አደረች እንኳን አብሮ አደረሰ።
እንትን ግራፊክስ ልካለሁ ብዬ እኮ እ ግራፊክስም አስጭናለሁ ብዬ ቀጠሮ ነበረኝና
አ ግራፊክሱን አ የመኪናውን እሰራለሁ ብዬ ያኛው ስራው ቀዝቅዞብኝ እ
እ ግራፊክሱን የሚጭኑልህ እኮ IT ባለሙያዎች ናቸው።
graphics IT ነው ሙሉ ከነ ከነ cashier ኡ ጭምር አይደለም cashier ኦቹን እኛ ነን የምንሰራልን። ግራፊክሱ ከተጫነ በኋላ ዲዛይን እኛ ነን የምንጭንልህ።
አው አይ እንትኑ ግራፊክሱ ሲጫን የ cashier code አለው አይደል?
password ኡን ነው?
password አለች የሆነች password መስገባ አዎ user ና password ኡ እሱ እናንተ ጋር ነው ወይ እነሱ ጋር?
እኛ ጋር ነው። user ና password እኛ ነን የምንሰጥህ ግራፊክሱ ከተጫነ በኋላ።
ያ ማለት graphics ኡን app ኡን ነው ማለት ነው የሚሰጡኝ።
አዎ
ማቃሽ እሱን እንኳን በእንትን ቢሰጡኝም download ማድረግ እችላለሁ።
አዎ graphics ኡን download ካረክ እዚህ ይጫንልሃል game ኡ።
በቃ በነገር።
ከነሱ ወስዳለሁ እሺ እና ነገ አልገባም አልሽ።
አይ ዘጠኝ ሰዓት እገባለሁ ግን ጠዋት እ፣ ዲቦራ ነች ያለችው።
በቃ ዘጠኝ ሰዓት ነው የምገባው እኔ።
እሺ ችግር የለም።
እሺ እነግራታለሁ ለእሷም።
እሺ አምስት ዛሬ ማለት እኮ በስመ አብ የሆነ cashier በጣም የሚጨቀጭቁኝ ሰዎች ነበሩ።
አ ተሰቃየ የሚገርምሽ ዋ ሎክ ዛሬ አድርገው ነው አጋጣሚ እንትን ሆኖ ነበረ ትንሽ እ፣ message አስቸግሮን ነበረ በዝቶ ትንሽ ስራ በዝቶ እ።
ስለነበረ እ፣ ለዛ ነው በደንብ ቶሎ ቶሎ ያልመለሱልን።
እሺ እንትን ረዲ ልጠይቅሽ ምን የሆነ ነገር እንትን በ license እንትን በንግድ ፍቃድ በኩል እሺ የሆነች ብሔራዊ ሎተሪ ላይ ያየኋት ነው ጽሁፍ ነበረች
እሺ ምን እና ነበር ታድሷል የኛ ቤት ቤት ታድሷል።
እሷንም ብትኖረኝ ብዬ አሰብኩ ምን አደረጉ እሱኛው መሰለሽ አዝ- አሁን እዛም እንትን ጠይቃቸው ፋይናንሶች የታደሰ ንግድ ፍቃድ ላኩልኝ በላቸው እና እ፣ እነሱ ይልኩልሃል።
እሺ በእንትን ይልኩልኛል አሁን ምን ሆነ መሰለሽ አሁን ቀጥታ ከአዲስ አበባ ቀጥሎ የሆነ ህግ የሚጸድቀው ወላይታ ላይ ነው በጣም ያከሩታል አዎ እና እንትን በየፊት እኔ power ነበር የምሰራው እ፣ በየሰፈሪ ነበረ license ያሰራሁት ያለሁበት ኦ።
አካባቢ ላይ። አሁን license እንደዛ ይኖራቸዋል። በጣም እኔ ከሮ እንጃ ስለመጣ ስለ አዎ፣ ስለ license እኔ ብዙ እውቀቱ የለኝም፣ ግን እነሱን እ።
ብታዋራቸው እ፣ detail ኡን ይነግረዋል።
እሺ እኛ አሁን license ምናምን እነሱ ስለሆኑ እኛ እ፣ መስጠት ስለማንችል እነሱ ናቸው እየሰጡ ያሉት። ነገ እሺ።
ሲገቡ ደውልላቸውና በስልክ እ።
እንደዚህ እንደዚህ ሆኖ ነበረ ብላ አዋራቸው።
በቃ እሺ እኔ እንደውም ታውቂ ከሆነ ብዬ ነው። ችግር የለም።
እኔ አይ ስለዚህ እንትኑ የለኝም፣ idea ው የለኝም።
እሺ አመሰግናለሁ። በቃ እሺ መልካም በዓል።
እሺ፣ ላንተም
ቻው።